ሰላም ጤና ይስጥልኝ ችብችብ።
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
አሁን አንድ ቲማቲም ሞልቼ ነበርና እሺ በስተስ ቃሊቲ ላይ ሞላው በስም ሞሽኬን ነው ሞ- ሞክሼነት ማለት ነው።
ማን- መሰረዝ አልችልም።
ማን ላይ ነው ሰላማዊት ላይ ነው የገባው?
የሞላሁት። እ?
እሺ
አሁን ቤተል ነኝ እኔ።
ኦኬ። እስኪ ስልክ ቁጥር ንገሩኝ።
የእኔ ዘጠኝ አስራ አንድ እሺ ሀምሳ እሺ ስልሳ እሺ ዜሮ ዜሮ ሰላማዊት group የሚል የቃሊቲ ላይ ሞላው። እዚህ ሞላለሁ ብዬ ነበር። አሁን ግን በሌላ ሰው ሞልቼ ያለኝ
okay። ሰላማዊትን አያውቋትም?
አላቃትም። ቃሊቲ ናት ደግሞ እኔ ትራኮን ነኝ እዚህ መሀል ከተማ።
እሺ እስኪ ልደውልላትና የምትፈልገው ከሆነ ብሩን ወደ እርስዎ እንድታስተላልፍ አረጋለሁኝ።
እሺ እሺ እሺ እሺ።
ካልሆነ እሷ ምንድን ነው የማደርገው?
ካልሆነ በ- product ኡን አስቀርተን እኛ እንመልስልዎታለን ብሩን።
እሺ እሺ thank you በጣም እሺ እሺ ቻው።